ጤና ይስጥልን በሽታዎች
ይኸው በ- በረከት ነኝ። ትናንትና ቢሮ መጥቼ
እሺ እና ደውልልሃለሁ ብሎኝ ነበር። ስልኩን አንዴ ብትተባበሪኝ ብዬ እኮ ነው።
የማንን ስልክ ይሄ ትናንትና እኛን interview ያደረገው
okay የት ጋር ነበረ ማን ነው እ አርባ ምንጭ አርባ ምንጭ
እሺ ክፍለ ሀገር ቁጥሩን ሰጥቶ ነበረ በዚህ ታገኘዋለህ እኮ አ- ወይ አ- ልንገረው ልንገረውና ቁጥሩ ከዚህ እሺ።
ልንገረውና ይደውልልክ እሺ፣ ዜሮ እሺ።
ዘጠኝ አሁን ሀያ የደወልክበት ነው ሀያ አራት ዜሮ አዎ።
ዘጠኝ ሀያ አራት ዜሮ ዜሮ ሶስት ዜሮ ዜሮ ዘጠኝ ዘጠኝ ሰባ ሰባ ሶስት ከየት ነው አዎ።
ያልከኝ አርባ ምንጭ አርባ ምንጭ አርባ ምንጭ አዎ፣ ትናንትና ማ- ትናንትና እንትን ወስደን ያርናል እሺ እሱን ማውራት ነው የፈለከው ብሩክ ነው መሰለኝ አሁን ስለሌለ ነው አገናኛለሁ ይደውልልሃል እሺ አብሩክ መሰለኝ አብሩክ።
አዎ ይደውልልሃል እሺ እሺ